hello ጤና ይስጥልን ጉዳይን የደወሉት አና እባላለሁ። ምን ልርዳዎት?
sign up ለማድረግ ስልኬን verify ማድረግ አቅቶኝ ደውሎልኝ ነው።
በዚህ ቁጥር ነው የተመዘገቡት?
አዎ ለመመዝገብ የሞከርኩት። አዎ።
አ- አ፣ ገና አልገቡም። code ኡን verification code ነው ያላከለውት?
verification አዎ መሰለኝ። አዎ ብቻ ስሞክረው አ፣ like የሆነ error page አመጣና እህ፣ ከስር ደውል call center ይላል።
አሀ። ስልኮት ምን አይነት ነው? ምናልባት ከስልኮት ከሆነ በስልኬ አይፎን ነው። አይፎን ስልክ።
አይፎን። አዎ አይፎን ከሆነ VPN ማብራት ይጠበቅቦታል። በ VPN ነው የሚሰራው።
okay እሺ VPN ያብሩና ይሞክሩት።
እሺ እሺ እሺ፣ መልካም ቀን ይሁንልዎት።